ጤና ይስጥልኝ። ስፖርት ነው እባክዎን ቢረዱዎት?
እስካሁን አዲስ ነገር የለም እህቴ።
ምን ነበረ?
ይሄ ቴሌግራም ፎቶ ላክልኝ ምናምን ብለሽ ነበር እኮ የሆል ስፖርት የተዘጋኝ።
እሺ በቴሌግራም ልከዋል? መቼ ነው የላኩት?
ትናንት ስልክ ቁጥር ላክልኝ ምናምን አልክሽ፣ ላኩልሽ።
ስልክ ቁጥር ላኩ ካልን አይተህ ነው ስለሆነ መልስ ስናገኝ እዛው ላይ ስለምናሳውቆት በትዕግስት ይጠብቁ።
OK እሺ። አይ ሁሌም ስለበዛ ጠቅም የነበርኩት ጨዋታው ላይ ትንሽ ደብሮኝ ስለሆነ ነው።
አይ መልስ ስናገኝ እዛው ላይ ስለምናሳውቆት በትዕግስት ይጠብቁ።
እሺ።
እሺ